ሄሎ
ሄሎ
አቤት
ሰላም ቅዳሜ ለእሸቱ ጋር ለመቅረብ ፈልጌ ነበር።
stand up comedy ለመታደም ነው።
አዎ ድሬ ላይ ያለው
እሺ ቦታ መያዝ ይችላሉ። ነ- ትኬቱን ነገ እዛው በቦታው ያገኛሉ።
በቦታው አገኛለሁ።
አዎ ስሞትን ማን ልበል።
ሜሮን
እሺ ሜሮን ማን?
ሜሮን ደመቀ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ሰባ ሁለት
ሰባ ሁለት ሀያ ሰባት
እሺ
ዜሮ ሰባት ዜሮ ዘጠኝ
እሺ እ፣ መግቢያ ለመደበኛ ሶስት መቶ ብር VIP አምስት መቶ ብር ነው። ለተማሪዎች ሁለት መቶ ብር የትኛው ይሆንልዎት?
ይህ ሶስት መቶ ብሩ
እሺ ለስንት ሰው ነው ቦታ የሚያስይዙት?
አንድ ሰው ነው።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ።